hello ጤና ይስጥልኝ Best Bet ረዴት ነኝ
ሰላም ነው አለን እንዴት ነህ አለን። ትናንትና ከ account transfer አድርግቼ እሺ
አልገባል ስልክህን ንገረኝ ወንድሜ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ሀያ ስምንት አስራ አምስት
እሺ አስራ አምስት ሰባ ሁለት ሰላሳ አራት ሄሎ እያየሁልህ ነው ቆይ እሺ
እሺ ስንት ብር ነው ሶስት መቶ ብር ሶስት መቶ ብር አ pending እያለ ነው እ message ጁን screenshot አድርገህ ትልክልናለህ ቴሌግራም ላይ
የ- የቱ- የቱን message እ deposit ስታደርግ የገባልህን message
እሺ እሺ ወንድሜ እሺ